hello hello አቤት ማን ይወዳል?
በእናንተ company ስም እሺ በቀን ዜሮ ሁለት ዜሮ ሰባት ሁለት ሺህ ሀያ አራት ዓመት እንትን ከፍዬ ነበረ።
ይህ ምንድን ነው?
የምንድን ነው? ያዲስ አበባ እሺ እሺ እስካሁን ምንም አይነት ነገር message ም አልገባልኝም print ተደርጎም አልተሰጠኝም።
እሺ አ፣ የላ- የላኩበት transaction message አሉት?
አለኝ። አዎ።
በቃ እሱን ቴሌግራም ይልኩልናል። ስልክ ቁጥር ልስጦታ እንዴ
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ እንደገና አርባ ሁለት ሰባ ሁለት ነው
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት እሺ ለዚህ ክፍል ላክ አዎ በዚህ ላይ ይላኩልን ቴሌግራም ላይ። እሺ አመሰግናለሁ።